ሄሎ
ደንበኛችን ከአሪፍ ፔ ነበር የምደውለው፣ ተቋረጠ።
እሺ እሺ እ ስልክ ቁጥሩን ይዘዋል?
እ ተቋረጠ አለ። እስኪ ምንድን ነው እሱ? ሙሉ ዜሮ ዜሮ ዘጠኝ ነበር ያልሽ? ስንት ነበር ያልሽ?
ዜሮ ዘጠኝ ዘጠና ሁለት እ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እሺ screenshot እንዳኩል ቴሌግራም ላይ እንትን ላይ ቴሌ- ቴሌብር ላይ የገባውን text ነው ልክልሽ። screenshot አዎ ቴሌብር ላይ የገባውን text ወይ screenshot አድርገው ይላኩልን ወይ ደግሞ link ኡንም ይላኩልን ከቻሉ።
እሺ።
እኛ እሺ ሌላ የምረዳዎት ነገር አለ?
የለም።
እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን ይሁንልዎ።